ጤና ይስጥልኝ። ቃል ኪዳን ከ BestBet ምን ልርዳው?
እንዴት ነች ቅድስት?
ሰላም።
ሶስት መቶ ብር ልኬ ዋጣት።
deposit ነው ወይስ withdraw ነው?
withdraw በጠዋት ይቀመጡ። ይሄው አልገባም።
የዛሬ ነው?
ኧረ ማታ።
እሺ BestBet ስልክ ቁጥሮትን ንገሩ።
ዜሮ ዘጠኝ አስራ አንድ እሺ አስራ ስምንት ዜሮ አራት አስራ ሶስት ዜሮ አራት አስራ ስምንት ዜሮ አራት አስራ ሶስት
እሺ check እያደረኩ ነው። አንዴ መስመር ላይ ጠብቁኝ።
እሺ
እሺ process ላይ ነው። ይገባሉታል። ትንሽ ይጠብቁ።